ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ?
እ ሄሎ ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳዎ?
ምን አልሽኝ?
ተድላ አምቡላንስ ድርጅት ምን ልርዳህ?
ሰላይት ነው ያልሽ?
ምን አልከኝ?
ሰላይት ነው ያልሽ?
እ ይሄ የአምቡላንስ ድርጅት ነው እሺ
አምቡላንስ አዎ
አዎ እሺ እኔ ድ- ድርጅቱን ለማወቅ ፈልጌ ነው።
እ እ ድርጅቱን ለማወቅ ፈልጌ ነው።
አምቡላንስ ተድላ አምቡላንስ ድርጅት
የት ሀገር ነው?
እ አዲስ አበባ
አዎ እሺ አመሰግናለሁ። እኔ ሌላ ቦታ እሺ ችግር የለም አማራ ክልል ነኝ።
እሺ እሺ ችግር የለም እሺ
ያው እሺ እሺ ያው እሺ ደህና እደሪ።